ሰላም ጤና ይስጥልን። ቤት ቤት አብሮ ይስጥልን።
እሺ፣ ምን ነበር?
ብር withdraw አድርጌ confirm አድርጎ ይዞብኛል።
ኦ እሺ፣ አንዴ እሺ። ሌላ ደግሞ deposit ም አላደርግ አለኝ። ለምንድን ነው?
እሺ፣ ጠብቀኝ፣ እነግርህ እነግርሃለሁ።
እሺ
መቅደስ
ሄሎ አቤት ጤና ይስጥልን።
አብሮ ይስጥልን።
ብር ይዞብኝ እኮ ነው
withdraw አድርገው ነው?
እዚህ አድርጌዋ
እሺ ቁጥሩን ይንገሩኝ። የቤት ቤት በዚህ ቁጥር አስራ ሁለት
ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰላሳ ስድስት እሺ
ሀያ ሶስት ዘጠና